አለው ይሆን እንዴ መውደድ ልዩ መላ አለው ይሆን እንዴ መውደድ ልዩ መላ መኖር የቻለበት ሰው ሳይጠላላ መኖር የቻለበት ሰው ሳይጠላላ በዓለም እንዲነግስ ፍቅር እንዲበረታ አሸናፊ ሆኖ ጥላቻ እንዳይረታ መንፈሱ እንዳይደክም ሳለ በየቤቱ ሰው የመፋቀሪያው ምንድነው ብልሃቱ? ምንድነው ብልሃቱ? አለው ይሆን እንዴ መውደድ ልዩ መላ አለው ይሆን እንዴ መውደድ ልዩ መላ መኖር የቻለበት ሰው ሳይጠላላ መኖር የቻለበት ሰው ሳይጠላላ በሕይወት ዘመኑ መጨረሻው ድረስ የተፋቀረ ሰው ፍቅሩ እንዳይቀነስ የወደደ ወዶ እንዲኖር ሳይታላም የሚደረግበት አለው እንዴ መላ አለው እንዴ መላ አለው ይሆን እንዴ መውደድ ልዩ መላ አለው ይሆን እንዴ መውደድ ልዩ መላ መኖር የቻለበት ሰው ሳይጠላላ መኖር የቻለበት ሰው ሳይጠላላ ለእናንተ ተጋልጦ ታውቋችሁ ምስጢሩ የተጠቀማችሁ በመስተፋቅሩ አሳዩኝ ልጠጣው መድኃኒት ያላችሁ ሳትበጣበጡ መኖር የቻላችሁ መኖር የቻላችሁ አለው ይሆን እንዴ መውደድ ልዩ መላ አለው ይሆን እንዴ መውደድ ልዩ መላ መኖር የቻለበት ሰው ሳይጠላላ መኖር የቻለበት ሰው ሳይጠላላ መኖር የቻለበት ሰው ሳይጠላላ መኖር የቻለበት ሰው ሳይጠላላ መኖር የቻለበት ሰው ሳይጠላላ